hello ጤና ይስጥልኝ ቤስት ቃል ኪዳን ነው የምንደርደው
transfer አድርገን እስካሁን አልተላከልንም።
deposit ነው?
አዎ deposit።
እሺ deposit message ኡን ቴሌግራም ላይ ልከውልናል።
ቴሌግራም ላይ ሳይሆን ለማውጣት ልከን ነበረ ወደ መቶ ሀያ ሰባት
ለእኛ ነው የሚልኩልን ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ሀያ አንድ
አይደለም ለእኛ የሚልኩበትን ነው የምነግሩት። ከቴሌብር message ተልኮለታል አይደለ? deposit ያደረጉበት
አዎ አዎ።
ከእሱ message ለእኛ ይላኩልን ቴሌግራም ላይ።
እሺ እሺ በዚህ ስልክ ስልክ ቁጥሩን ቁጥር ነው ንገሩን።
ቴሌግራም ማገኘው?
አይ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
እሺ አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ ይላኩልና እናየዋለን። እሺ መልካም ምሽት።
አመሰግናለሁ።